hello
hello ጤና ይስጥልኝ።
እግዚአብሔር ይስጥልኝ።
አብሮ ይስጥልኝ። ወደ ቴሌ ብር ለመላክ ተሳስቼ ወደ ቻፓ አስገብቼ ነበር ብር
ወደ ቴሌብር ለመላክ አ ቴሌ ብር ላይ ለመላክ ብዬ ሳላቅ ወደ ቻፓ አስገብቼ ነበር።
እሺ እ የቴሌብር ስልክ ቁጥሮትን ይስጡኝ።
0928
ዘጠኝ ሀያ ስምንት 40
አርባ 35 ሰላሳ አምስት 67
ስልሳ ሰባት ከምን betting ነው
ቫሞስ እንትን ለማድረግ ፈልጌ ነበር።
ነው ከቫሞስ ወደኛ ስላልተላከ እነሱን contact ያድርጉ እሺ
ወዴት ነው? ማንን ነው የምጠይቀው?
ቫሞሶችን ቫሞስ ወደኛ ላኮ ሙዝድሮትን
okay እነሱ ባልደውል አህ አህ እነሱ ጋር ይደውሉና ኦኬ አፕሩቭ እሺ።
ያስደርጉ ይደረግለታል okay እሺ እሺ እሺ መልካም ቀን እሺ እሺ